Hello
ጤና ይስጥልኝ ኤልሳቤጥ ጌታቸው።
አቤት
ከአሪፍ ቤት ነበር የምደውልልዎ ሳምሬት እሺ።
እባላለሁ።
እሺ
ከዚህ በፊት ደውለው ሁለት ሺ አምስት መቶ እና አንድ ሺ አምስት መቶ deposit ለማድረግ ሞክረው እንዳልተሳካ ነግረውን ነበር።
ሁለት ሺ አምስት መቶ እና ሁለት ሺ ብር
ሁለት ሺ ብር ነው አንድ ሺ አምስት መቶ አይ ሁለት ሺ ሁለት ሺ አምስት መቶ እና ሁለት ሺ ብር screenshot ኡን ልኬዋለሁ።
እዚህ ጋር የተመዘገበው ሁለት ሺ አምስት መቶ እና አንድ ሺ አምስት መቶ የሚል ነበር።
አይ screenshot ኡን ልኬዋለሁ ቴሌግራም ላይ እሺ፣ ሁለት ሺ አምስት መቶ እና ሁለት ሺ ብር አራት ሺ አምስት መቶ
እሺ ደንበኛችን በድጋሚ አይተን እንደውልሎታለን።
እሺ
እሺ መልካም ቀን ይሁንልዎት።